ሄሎ ሄሎ፣ ጤና ይስጥልኝ።
አሎ፣ ሄሎ፣ ጤና ይስጥልኝ።
አቤት፣ ኢንዳ የሴቶች ጸጉር ቤት ምን አልከኝ?
ኢንዳ የጸጉር የሴቶች ጸጉር ቤት ነው?
አዎ፣ አዎ።
እሺ፣ ከዊፕላስ ሶሉሽን ድርጅት ነበር ምደውልልዎት።
እ፣ አሁን ለሌላ ሰው ነው የያዘው አባትኛ ትተነዋል። ሌላ
እሺ፣ እሺ፣ እኛ ወተናል። አጋጣሚ ስልኩ ስለያዝከው ነው።
ችግር የለውም። እሺ፣ አመሰግናለሁ። መልካም ቀን።